ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልኝ። እንዴት ዋልክ?
አብሮ ይስጥልን። እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ከ STEM for Kids ነበር የምደውልልህ። የኮምፒውተር programming ስልጠና አስታወስክም?
Okay። አዎ ለልጆች እዚህ same በፊት አዎ contact አድርጌ ነበር እና ያው መልሼ አዎ።
እደውላለሁ ብለኸኝ ስለነበረ መልሼ እደውላለሁ ብዬ ነበር። ልጆቹ ክፍለ ሀገር ስለሄዱ እኮ ነው።
Okay፣ ስለዚህ አሁን ያልደወልኩት።
እዚህ የሉም።
አዎ
Okay፣ መቼ ነው የሚመጡት? ምናልባት አንተ የማስመዝገብ እ, ፕላን ካለ
አይ በሜካፕ እንደዛ class አስቤ ነበር ማስመዝገብ እዚህ ይማራሉ ብዬ እሺ።
ግን አህ፣ አልተመቸም እና Okay፣ maybe ለረዥም ጊዜ ነው የሄዱት?
Almost እዛ እስከ ጥር ምናምን ሊቆይ ይችላል።
Okay፣ በቃ እሺ፣ እሺ። Thank you አባት፣ Okay መልካም ቀን።
መልካም ለሁላችን አዎ።